ሰላም ጤና ይስጥልኝ።
Hello እንትን አዘን ነበረና order create አድርጌ ነበረና ደቃቋን ሾ አሁን ደግሞ group ልጆች ለመግባት ሲሉ out of stock ይላል እና የለም እንዴ
የትኛውን ነበር order ያደረጉት?
ደቃቁ ሀያ አምስት ብር
እስኪ ንገሪኝ ስልክ ቁጥሮትን። በዚህ ነው?
አዎ በዚህኛው ራሱ እሺ አንዴ check ማለት ሌላ ልጆቹ ለመግባት ፈልገው
አዎ out of stock ይለኛል። እኔ ብቻ ነኝ። እኔ ብሬን ተቀብሎ አሁን ደግሞ የሌሎቹ አልገባ ስላለ ነው ወደ እናንተ የደወልነው።
Okay እሺ፣ እስኪ አንዴ ልደውልዎት መልሼ፣ ሁለት ደቂቃ ይታገሱ።
እሺ።
እሺ እሺ